Hello.
Hello? Ouais.
ሰላም ነው።
አላህ አልሐምዱሊላህ።
አለን ማታ ደውለልኝ ነበርና ቅድም ደውዬልህ አላነሳህልኝም።
okay ይሄ እንትኑ
ሳፊ electrical ሳፊ አዎ፣ እሱ ነው።
okay አሁን የተነሳሁት እኮ ይኸው ያቺ እንደ ስድስት ሰው ሶስት ሰው የምትይዛ ስንት ነው እንጂ ሶስት ሰው ምጭ ነው የፈለግከው?
በባጃጇ ማለት ነው።
okay፣ የት ነህ ከአንተ አሁን?
እኔ አሁን ድሬዳዋ ነኝ ያለሁት።
okay፣ ድሬዳዋ አሁን እኛ እዛ branch አለን እና branch የ branch ኡን አላችሁ?
አዎ የ branch ኡን ቁጥር ልስጥህና ዋጋው same ነው?
እ ዋጋው ዋጋው same ነው?
አዎ አንድ ነው አንድ ነው። ከዚህ ችግር የለውም። እሺ፣ text ታደርግላለች።
አይ እዚህ ያቺ ያቺ የፎርሷን እ፣ ዘጠኝ ከምናምን ነው ወሳኛል።
የፎርስ ሳይሆን ያው ስ- ስድስት ሰው የሚጭን ነው ዘጠኝ ስልሳ ነው።
ዘጠኝ ስልሳ እናንተ ጋር ደግሞ ስምንት ከምነ ስምንት ስልሳ ነው የሰማሁት።
አረ አይሸጥም። ስምንት ከስልሳ አይሸጥም እንደውም አ- አዲስ አበባ ስምንት ከምናምን ነው የሰማሁት። እዚህ ዘጠኝ ከምናምን ባጃጃ ደግሞ ሰባት ከምናምን ነው። እናንተ ሶስት ጋር ሰው የምትጭ ነው።
ይረክሳል።
አዎ አሁን እኛ ጋር አ- ሶስት ሰው የምትጭ ነው ሰባት ከሀምሳ ናት።
አዎ ሶስት እኔን ደግሞ እንደዛ አስቤ
አዎ እዛ አይ ይቀንሳል ብሎኝ እኛ ነበር።
ጋር እንደውም አሁን ላይ ስድስት ሰው የሚጭኑ ራሱ አልቋል። የለም maybe branch ኦቹ ጋር ካለ ነው እንጂ ከፈለክ የ order አስይዘህ ነው የሚደርስልህ። ከዚህ
እኮ ግን ዋጋ እስ- ከቀነሰልኝ ችግር የለብኝም። order ከዘጠኝ- አስይዛለሁ።
አይ ከዘጠኝ ከስልሳ እንኳን አይቀንስም፣
okay፣
ከስልሳ አይቀንስም።
ከዚህ አይወርድም።
አዎ ከዚህ አይወርድም። አዎ
warranty አስር ዓመት አለው ምናምን ነገር አሉኝ። እዚህ እንደዛው ነው።
የ- ለባትሪ ሶስት አመት ነው warranty የምትሰጠው።
ሙሉ service ም እኛው ነው የምናደርገው አሉኝ። branch ላይ አዎ ማለት አዎ መኪና service ም spare part ም ሁሉም ነገር አዎ።
ይዛሉ እነሱ። fast charger ኦችንም እነሱ ይዛሉ እና ሁሉም ነገር ይዛሉ። ዋስትናም ይሰጠዋል። አንድ እኮ ነው፣ ከኛ ጋር አንድ ነው። ከኛ ጋር ነው የሚሰሩት እነሱ። ሁሉንም ነገር ነው የሚይዙት እና በቤት ውስጥም ቻርጅ የሚደረጉ ናቸው። ነግ- እም፣ ነግረው ካላ
አዎ ሁሉ ነገር ነው በ- ጠይቄያቸው በቆ- ነበር።
አዎ፣ በቆጣሪ ምናምን የሚደረጉ ናቸው
እሺ
እና text ላድርግልህ የ branch ኡ ቁጥር የሰውየውን ወይስ text አውርታ?
አድርግልኝ።
እሺ በለሽ።
አይ